ናት። ግን አፍተር ኦል ምንም ስጨምርበት እሺ አረ ማንዲላ
ሄሎ
ሄሎ ማንዲላ አቤት።
እሺ ኮኮን ነው ያለኸው
ኮኮን ምግቡ ይዤ ወጥቻለሁ።
ሰጡ
አ በስልሳ አራት OK order number ኡን አስተካክለው እ፣ አ፣ እዛ አላስተካከሉትም። እኔ ጋር ስልሳ አራት ዜሮ ስድስት የሚለው አዎ ተስ- እነሱ ጋር ስልሳ አራት ዜሮ ሶስት ነው አ በቃ እሺ ችግር የለም ስጨርስ አሳውቅሽ ይስተካከላል እሺ እሺ
ሩቅ ነው ሩቅ አይደለም አይደል